ጤና ይስጥልኝ ይሰማዎታል ደንበኛችን ተቋረጠ አዎ ምን አሉኝ እሺ ከ CBE ብር ወደ አሪፍ ቤት deposit አደረጉ እሺ ምን ያህል ገንዘብ ነበር ደንበኛችን ምን አሉኝ እሺ ምን ያህል ገንዘብ ነበር deposit ያደረጉት ደንበኛችን አራት መቶ ሰማንያ እሺ ከዚህ በፊት አስመዝግበው ነበር እንዴ ምን አሉኝ ከ CBE ላይ ወደ አሪፍ ስፖርት deposit አልሆን አሉት ነው ያሉኝ እሺ እሺ መቼ ነበረ ደንበኛችን ድምጾት በጣም ታፍኗል ደንበኛችን ምን አሉኝ ምን አሉኝ ድምጾት አይሰማኝም ይቅርታ